ሄሎ ጤና ይስጥልኝ ጭቅጭቅ
ሰላም እንዴት ዋልክ?
ሰላም እግዚአብሔር ይመስገን።
this real እዚህ ጋር የማየው ነገር የእውነት ነው።
ምን
application ኑ ላይ የማያቸው የገበያ እንትኖች ዋጋቸው ዋጋውም እንትኑም ም- ምርቱም ጥራቱም ነው everything real ነው።
real ነው፣ ልክ ነው።
አይ አይ አይ ያው የኛ ነገር ታውቀዋለህ።
አዎ ልክ ነው።
ያው ማህበረሰባችን እንደዚህ አይነት ነገር ስለማይወድ አረ ውሸት ነው ምናምን ስለምንባል አጣራሪ እየሄድን ልክ ነው። ኧረ product ኡን አሁን እ፣ ለምሳሌ ሲመጣሎት በ product ደስተኛ ካልሆኑ ራሱ መመለስ ይችላሉ። ለ driver ኦች እዛው መልሰው ተቀያሪ መጠየቅ፣ refund መጠየቅ ይችላሉ። hello